Hello?
ከአሪፍ ፔይ ነበር የምደውለው። ሸሪፍ እባላለሁ።
ከምን አሪፍ ፔይ አሪፍ ፔይ OK፣ ሰላም እግዚአብሔር ይመስገን። በዚህ ሶስት ቀ- ሶስት ሳምንት ውስጥ ምንም አይነት transaction እያየን አይደለም እና ምናልባት በ POS ኡ ላይ ያጋጠመ ችግር ካለ ለመጠየቅ ነበር። ይቅርታ ደመኛች ስለተለዩ
ስራ ላይ ሆኜ ነው። አንዴ እሺ፣ ምንም አይደለም። ስለምደውል እሺ፣ አዎ እባክሽ እሺ፣ ችግር የለውም።